ጤና ይስጥልኝ Best Bet።
ሰላም ነው?
እግዚአብሔር ይመስገን።
ቤቲ ነሽ?
ማን?
ቤቲ ነሽ?
ቤቲ አይደለሁም። ቤቲ ለምሳ ወጥታለች። ይቅርታ ምን እሺ፣ ነበረ?
እንትን አሁን ኳስ አስተካክለልኝ ምናምን ነበር እና ኳስ? ማን ልበል?
አዎ፣ ማን ልበል?
ሰለሞን ነኝ ሰለሞን ነኝ።
ከየት ነው ሰለሞን?
ሐምራዊ መቶ ሰላሳ ሁለት አድ- እንትን አዳማ
ሰለሞን እ፣ አዳማ።
እም፣
እሺ እና ቁጥር ሲንጠፍ እህ ቁጥር ቁጥር እየጻፍን እ፣ ይሰራ ነበር እና አሁን ፓስወርድ ለመሙላት አንድ ቁጥር ዜሮ ቁጥር አልጽፋለችን እና ድንገት የሚስተካከል ነገር ነው ይሆን ወይ የሆነ የተነካ ነገር ካለ ዜሮ ቁጥር አልጽፍም ያለ ኪቦርድ ነው።
ኪቦርድ አሁን ነው የላፕቶፕ ኪቦርድ
ኦኬ አልጽፍ ብሎ እና በቃ እኔ እንዴት ክለክልና ወይ እኛ እናስተካክለው።
እሺ ላክልሽ እንግዲህ እሺ ቴሌግራም ላይ ግቢ እሺ user እና password ኡን ትልክልኛለህ።
እ?
user እና password ኡ ከላይ ያለው ነው seven ሰላሳ ሶስት የሚለው አዎ አዎ አዎ እሺ በቃ ላክልኝ አንዴ።
እሺ እሺ እሺ መልካም ቀን።